ምን ጤና ይስጥልኝ።
እሺ ምን እንርዳዎት?
ቤት ቤት ነው።
ያው ቤስት ቤት ነው።
እም፣ ቴሌግራም ቻናላችሁ ጠፍቷል። ተመላሽ ልልክላችሁ ብዬ እ ከአራት እ፣ ሰዓት በኋላ ይመለሳል። እሺ ተበላሽቶ ነው እየተስተካከለ ነው ያለው።
እየተስተካከለ ነው።
አዎ ይመለሳል። ትኬት ነው አይደለ?
አዎ ትኬት ነበረ። ድንጋርክ ታይዋለህ።
አንዴ ቆይ ታይልሃለች። እሺ
ምን ድንጋርክ ነው?
ይህን ስልክ አንሺው። እሺ መልክልሽ። እሺ አንዴ ቆይ።
ልደውል አይ አይ ተው በቃ።
ወይ ጤና ይስጥልኝ።
ሰላም ልውልሽ ውድ ድንጋርሽ ከአስር ሪኮርድ እሺ ንገረኝ።
አስራ አራት ዜሮ ዜሮ
አንድ ዜሮ ሰባት ሰባ አንድ
እንትን አይደል?
እኮ- ይደግሙልኝ።
እ እ ድንጋርሽ ከእንደገና አዎ ይድገሙልኝ ቁጥሩ።
ልጅ ነኝ ልጅ ነኝ። ኧረ ይድገሙ ብለሽ አታጠልቂኝ። ልጅ ነኝ አንድ ፍሬ ልጅ ነኝ።
ይቅርታ ድገምልኝ።
አዎ ድገምልኝ በይ እንዴ። አስራ አራት ዜሮ ዜሮ
አስራ ዜሮ ዜሮ ዜሮ ሰባት ሰባ አንድ ዜሮ ሰባት ሰባ አንድ አዎ ዜሮ ሰባት ሰባ አንድ ሄሎ ሄሎ ወይ
እ፣ ሎስ ነው ይሄኛው ትኬት።
ሎስት ይላል አዎ ሌላ ቼክ ማድረግ